ሄሎ ሀሴት ነኝ።
ሄሎ ሀሴት
ወይ አዲስ ነኝ እና እንድታስወጪ አዲስ ገቢ ነኝ እና ይህን የቦሌ ኦርደር ነው እና ሰላሳ ብዥ ነው ኦርደር ነበር ንገረኝ።
ሰባ ሁለት ሀያ ሶስት
ሁለት ሀያ ዘጠኝ አ ዋናው ስም ስም ማነው? ሄሎ ስም ማነው?